ጤና ይስጥልኝ እቴ እግዚአብሔር ይመስገን።
ጤና ይስጥልን አለቃ፣ ሰላም ነው?
እግዚአብሔር ይመስገን።
አ፣ ለቅዳሜ የመጨረሻው የማታ በረራ ስንት ሰዓት ነው? የ- የመጨረሻው በረራ ከየት ወዴት?
ከድሬዳዋ ወደ አዲስ አበባ ከ
ከድሬዳዋ ወደ አዲስ አበባ እሺ፣ አንድ የሌሉት ማ- እሺ፣
የቅዳሜ ነው የፈለጉት?
የቅዳሜ አዎ፣ ቅዳሜ እሺ፣ የመጨረሻው በረራ
እሺ፣ ሌሊት አንድ የመጨረሻው በረራ አስራ ሁለት ከሀያ አስራ ሁለት ከሀያ አዎ
okay፣ እሺ። አ- ከዛ በፊት ያለውስ ከዛ በፊት አስራ አንድ ሰዓት ከሩብ አለ።
አስራ አንድ ከሩብ። እሺ፣ በቃ እሺ፣ እሺ፣ እሺ።
እናመሰግናለን ስለደወሉ። መልካም ቀን።
አመሰግናለሁ።